እስከ መቼ ባንቺ ባህር ይነዳለሁ አልቻልኩም ማረም ብያለሃኝ እስከ መቼ ባንቺ ባህር ይነዳለሁ አልቻልኩም አረም ብያለሁ የአንቺ ባህር ሰለቸኝ እኔን ተጨነኩ እንደምለሆነ አልቻልኩም ነዝንሽን አልቻልኩም ምን ልሆን ሌላን ያልሆንኩም
Thank you.
ስተ